ሄሎ ጤና ይስጥልኝ ቤተሰብ
ሰላም ነው። እንትን cash out ለማስደረግ ነበረ።
cash out ማለት አልገባኝም፣ ይቅርታ።
ሁለት ጨዋታ ተሰርዘው OK።
እና እሱን scan ሳደርገው ሁሉም ነጭ ነው የሚሆነው። ተቀ ከተሰረዘ cash out ማድረግ አይቻልም። ሀያ አራት ሰዓት መጠበቅ አለብሽ። void ከሆነ በራሱ ይበራል።
አዎ ሀያ አራት ሰዓት ሲሞላ ይበራል። ግን ሌሎቹ ሁሉም ነው ያልታረሙልህ?
አ እሺ ንገረኝ እስኪ cashier ኮድን እና ታረምልሃል ንገረኝ።
እሺ አስር አስራ ዘጠኝ አስራ ስምንት ሰላሳ ሁለት
እሺ ያው ታርመዋል። ሁለቱ ይቀራሉ።
ሌላ- እነሱን ከሀያ አራት ሌላ- ሰዓት በኋላ ሌላም አለ። እንትን አስር ጊዜ ነበር የወጣው እሱ።
ንገረኝ። እሺ በዚህ ቁ- በዚህ ስልክ ነው?
አ እሺ ንገረኝ። ከእንትን አስ- ነው ሱቅ ነው ሄደህ የቆረጥከው መሰለኝ አይደል?
አ አስር አስራ ስምንት እሺ
ስልሳ ዘጠኝ ሰላሳ አንድ ሰላሳ አንድ አ
እሺ ይህም ታርሟል። አንድ ብቻ ነው እዚህ ላይ ያለው
አንድ ብቻ ነው።
እዚህ አ ላይ ያው- አዎ።
አስር አስራ ዘጠኝ እሺ
አስራ ዘጠኝ ሰላሳ አራት
አስራ ዘጠኝ ድጋሜ አ ሰላሳ አራት
ይሄ ሁለት ነው ያለው አልታረመም።
አ አስር አስራ ዘጠኝ እሺ አስራ ዘጠኝ ዜሮ ሁለት
ይህም ታርሟል አሁን አስራ ዘጠኝ አስር አስራ ዘጠኝ እሺ አስራ ስምንት አስራ ዘጠኝ አስራ ዘጠኝ ስ- አይደለም አስር አስራ ዘጠኝ እሺ አስራ ስምንት ስልሳ ስምንት
እሺ ታርሟል። ይህም ሁለት ጨዋታ አለው።
አ አስር አስራ ዘጠኝ እሺ አስራ ሰባት
እህ ስልሳ ስድስት
ይህም ሁለት አለው። እሺ ሌላ አለ?
አ አስር አስራ ዘጠኝ እሺ አስራ ስምንት ዜሮ አራት
እሺ ይህም ታርሟል።
እም፣ ትንሽ ይቀራል አስር አስራ ዘጠኝ እህ ሀያ ሰማንያ ሁለት
እሺ ይህም ታርሟል።
አስር አስራ ዘጠኝ ሀያ አርባ አምስት ሀያ አርባ አምስት እሺ ይህም ታርሟል።
አስር አስራ ዘጠኝ ሀያ ዜሮ አንድ
እሺ ይህም ታርሟል።
አስር አስራ ዘጠኝ
እህ አስራ ዘጠኝ ሰባ
እሺ
እሺ እናመሰግናለን።
እሺ መልካም ቀን